Hello
አቤት፣ ጤና ይስጥልን።
አብረን እንዴት ሰላም ነው?
እግዚአብሔር ይመስገን።
D4D መኪና አይቼ ነበር እና
በነ- በቫና ወይ ለት አይ ድፍን ሆነ እንትን ነው silver color እ?
silver
የህዝብ ነው
አ የህዝብ
Okay፣ silver silver አላይ እንትኑ ልንገርሽ የት ነው አድርገዋል።
ፓስተር ነው ወይ ያው ይኸው በ- ይኸው
እ? እ?
የሰማሽ ነው?
ፓስተር ነው
ምን አልሽኝ?
ፓስተር ነው ወይስ መስቀል ፍላወር ነው የሚለው?
ፓስተር ነው መሰለኝ የሚለው በቃ ፓስተር ከሆነ ስልክ ልስጥህ። እኔ መስቀል ፍላወር ስለሆንኩኝ ነው የእነሱ ስልክ ልስጥህ።
ነው እንዴ? እና አንቺ ጋር ምን አለ? በባንክ እስከ ሰባት ምናምን እጅ ላይ ነበረኝ። በባንክ የሚያያዝ አሪፍ ነገር አለ።
ኦ እሺ፣ ትንሽ cash ህ እኮ በጣም ዝቅ ብሏል። አይሆንልህም እንደዛ።
ኧረ
አ አ እስከ ስንት
እስከ አንድ ድረስ ቢያንስ መሙላት አለብህ።
አሪፍ ነገር ነው አቋሟቸው። አዲስ ነገር አይ ምን ሁለት ስድስት የህዝብ ነገር ገባ። አሁን መኪና ስለተወደደ እንደዚህ ዲግሪ መኪኖች ካለ እ፣ ማለት ፋይፍ ትንሹ ወደ ምናምን ፋይፍ